ጤና ይስጥልኝ ሁሉ ስፖርት ባኮ ምልዳው
እንትን ብር ዊዝድሮ ብዬ እስካሁን አልገባልኝም እና ስክሪንሻትም ልኬ ነበረ።
እሺ የቴሌግራም ስሞትን ስልኮትን ይንገሩኝ።
እሺ ዜሮ ዘጠኝ እሺ ሰማንያ ዘጠኝ እሺ አሁን በደወሉበት ነው።
አዎ አሁን በደቡብ ኤፋ ይላል።
ኤፋ የሚለው እሺ ተላልፎለታል። መልሱን ስናገኝ እናሳውቆታለን።
ኦኬ እሺ